ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
ምክንያቱም ገቢ ነበር ማሽን ተበላሽቶብን የጎርጊስ የድራፍት ማሽን ነው ደንበኛችን።
የድራፍት ማሽን አዎ።
እሺ ቢጂአይ አይዲዎትን ይንገሩኝ።
እ?
የቢጂአይ አይዲ ይንገሩኝ ደንበኛ።
ትናንት ቁጥር እንግዲህ ሀያ ሁለት እሺ ሀያ ሁለት ማለት ይቅርታ አስር ሀያ አስር ሁለት ሀያ ሁለት አራት አራት
አዎ።
ደንበኛችን አንዴ መስመር ላይ ጠብቁ።
እሺ።
በ- በዚሁ ስልክ ነበር የተመዘገበው አይደለም ዜሮ ዘጠኝ አርባ አምስት ዜሮ ዘጠኝ አርባ አምስት
ስልሳ አምስት ስልሳ አምስት
ሰባ ሁለት ሰማንያ አምስት ሰባ ኧረ ሁለት ይህ ስልክ ነው። በዚህ ነው የተመዘገበው?
ደንበኛችን መስመር ላይ ያሉ
አለው ይቅርታ